hello ጤና ይስጥልኝ ቤተሰብ
ትናንትና ማታ withdraw አድርጌ እሺ አልወረደልኝም ወደ ቴሌብር በደወልክበት ቁጥር ነው አዎ በዚህ ነው እሺ አንዴ መስመር ላይ ጠብቀኝ check ላድርግልህ እሽማ
ይቅርታ ስንት ብር ነበረ
አንድ አስራ አምስት ሺህ ብር አንድ አምስት ሺህ ብር
እሺ እሺ የቴሌ ብር ቁጥርህን ትነግረኛለህ
እ የቴሌ ብር ቁጥርህን ይኸው ነው ሰላሳ ቤቱ እሺ ሰማንያ ሰባት አስራ ሶስት ዜሮ ስምንት አዎ check ለማድረግ ፈልጌ ነው እሺ አዎ፣ እሺ
አሁን check አድርገው እሺ ገብቶልሃል ወንድም እሺ እናቴ እሺ መልካም ቀን እሺ እሺ አንቺ እሺ